ጤና ይስጥልን Best Bet ረዴት ነኝ የምንረዳው?
ረዲ አሁን ደውዬ ነበር ከሀረር ብዬሽ ነበር።
እሺ አስራ ሁለት ሺህ ብር approve አድርጋችሁት ነበር መሰለኛ፣ ግን ለእኛ እንትን ስላላለን ካልሆነ ወደ ሱቁ ትመልሱልን አላችሁ ሸንኮር ወደሚለው branch።
approve ከተደረገ መመለስ አንችልማ።
እዛም ለእኛም አልሆነልንማ። እንዴት እናደርገው ታዲያ?
ም- እ፣ ቆይ አንዴ ጠብቂኝ።
አየር ላይ ብሩ ወዴት እንደገባሽ እንዴት ነው voucher ኮዷን ንገሪኝ። እሺ፣
ኮዷን? ቆይ አንዴ መልሼ ልደውል። እኔ ጋር እሺ፣ አይደለም እሺ።